ሄሎ
ሄሎ፣ ሰላም ጤና ይስጥልን ቤት ቤት አብሮ ይስጥልን። ዳዊት ነኝ ከመኪና የምደውለው።
እሺ ዳዊት ምን ነበረ?
እ በ voucher deposit ለማድረግ እ፣ ኮድ ሰርታ እ፣ እሺ እንደ አጋጣሚ መብራት ጠፋና ኮዱ ሳይጻፍ እንትን አለ።
okay እሺ shop ኡ የት ነው?
እ፣ shop ኡ አይሚ ሚልካሸሪ መቂ
እሺ ቆይ ልየው። መቂ አ፣ መቂ ላይ አይሚ ሚልካሸሪ
እሺ ቆይ check ላድርግልሽ። እሺ እሺ፣ የሶስት መቶ ብር ነው።
እሺ ካሸሩ ማን ነው ያልከኝ?
አይሚ አይሚ አ፣
ሀይሚ ነው ያልከኝ? አ?
አዎ እሺ አሁን መጨረሻ ላይ ነው የተደረገው?
አ፣ መጨረሻ ላይ አዎ፣ ጥሩ ነው።
አ? እሺ ስምንት
ቴሌግራም ላይ ያለችኝ ልላክልህ? እሺ ቴሌግራም ዳዊት ላይ መቂ ነው የሚለው?
ዳዊት መቂ ነው።
እሺ እሺ፣ እሺ፣ አመሰግናለሁ።
እሺ ችግር የለም።
እሺ